ሚያርኪ ሰላም ነኝ ከሚነት ነው።
ጤና ይስጥልኝ።
ታይስልኝ
ከሁሉ ስፖርት ወደ ቴሌብር ልኬ ነበረ፣ አልገባልኝም።
ለሁለት ሶስት ገብረን ነበር ደመያችን
ምን አልሽ? ሄሎ መስመሮች ይቆራረጣል። እኛ ጋር ደውለው አስመዝግበው ነበር።
አላስመዘገብኩም። ገና አሁን ያስመዘገብኩ ነው።
አሁን የደወሉት ስሞትም አለበል
እ?
ስሞትም አለበል ለመያችን
ቴድሮስ ታምሩ ቁጥሩ ግን በዛኛው ስደውል እ፣ ቀሪ ሂሳብ አነስተኛ ነው ስላለ በሌላ ቁጥር ነው የደወልኩልሽ። ግን
እሺ ስልክ ቁጥሩን ይንገሪ።
ዜሮ ዘጠኝ አስራ ስድስት ሰላሳ አንድ
ሰላሳ አንድ ስልሳ አንድ አምሳ
ስልሳ አንድ ሀምሳ ሁሉ ስፖርት ነው።
አዎ።
ቴሌብር የሚጠቀሙበት ስልክ ነው።
አ ቴሌብር የምጠቀምበት ስልክ ነው።
እሺ ደንበኛችን ስንት ብር ነው የነበረው?
ሶስት ሺ ስምንት መቶ ብር
ትናንትና ነው የነበረው የላኩት።
አ ትናንትና ወደ ሁለት ሰዓት ሶስት ሰዓት አካባቢ ላይ ማታ ትናንት ማታ
አ ሶስት ሰዓት አካባቢ ላይ ከሁሉ ስፖርት successfully withdraw እንዳደረጉ የምታሳይ transaction አለች አይደለ?
አ እሷን screenshot አድርገው በምነግሩት ስልክ ቁጥር ቴሌግራም ላይ ይልኩልናል።
እንትኗ ላይ የተሽከረከረች ነበረ። እኔ እንትን ያለኝ ሳየው ሁሉ ስፖርት ላይ ቆርጧል።
ምን አሉኝ?
እንትን transaction withdraw ሳረግ እሺ
ወደ ቴሌ ብሩ አልገባም። ኔትወርኩ ይሁን ምን ይሁን ቴሌ ልክ ሁሉ ስፖርት ላይ ደግሞ ስገባ ተቀናሽ አድርጎታል ብሩን።
ተቀናሽ እንደ- እንዳልተደረገ እዛው ሁሉ ስፖርት ላይ ያሳየውታል። transaction history ላይ ሲገቡ አይደለ?
OK transaction history ው ላይ ገብቼ እሱን screenshot አድርጌ ልደ- ልላክልሽ
ስልክ በምን ቁጥር በዚህኛው? OK ስልክ ቁጥር እሺ ዜሮ ዘጠኝ
ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት ሰላሳ አስራ ሶስት ሰላሳ
ይቅርታ ዘጠና ሁለት ሰላሳ ዘጠና ሁለት አስራ ሶስት ዘጠና ሁለት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ አምሳ አምስት እሺ በስልክ ቁጥር ስሞትና ስልክ ቁጥሮትን አድርገው አንድ ላይ ላኩልን።
እሺ እኛ ኢንተርን ስንጨርስ ደውለን እናሳውቆታለን።
እሺ thank you ሌላም ረዳት ነገር አለ ያለ በቃ ይሄ ነው እሺ ስለደወሉ እናመሰግናለን። አገልግሎት ላይ ያለውን ሀሳብ አስተያየት ከሚከተለው ድምጽ በኋላ አስቀምጡልኝ። መልካም ቀን